ሄሎ
ሄሎ፣ ጤና ይስጥልን።
ሄሎ ጤና ይስጥልን። Best Bet Pending አለኝ withdraw አድርጌው ማለት ነው።
እሺ ስልክ ቁጥርህን ንገረኝ።
ዜሮ ዘጠኝ ሰባ ሁለት ዜሮ ዘጠኝ ሰባ ሁለት ሰላሳ አንድ ሰላሳ አንድ ዘጠና ሰባ አራት ዘጠና ሰባ አራት እሺ ስንት ከትናንት ነው?
ወዲያም ትናንትናም ትናንት ወዲያም አመለከቱ
ስንት ብር ነው?
ሶስት መቶ ብር
መቼ ነው ያደረግከው?
ከትናንት ወዲያ ማራ ስድስት ሰዓት እሺ።
እ?
አንዴ ጠብቀኝ እያየሁልህ ነው።
አዎ ትናንትናም ከትናንት ወዲያም እንደዛ ባልኩኝና ምንም እንትን ልዩነት የለውም።
እሺ ጠብቀኝ አንዴ። ሄሎ
ወይ ለሳንቲም አሳውቀናቸው። እስኪ ሳንቲሞች ጋር ደውልና ጠይቃቸው።
እነሱም እ፣ ምንም እ፣ ምላሽ አይሰጡንማ
ዘጠና- ዘጠና ሶስት ስልሳ ላይ ደውለህላቸዋል?
እ፣ ዘጠና ሶስት ስልሳ ላይ ያው ምን አሉ?
ምንም እ፣ እስቲ ቆይ ምናምን ትን አያነሱም ሲፈልጉ እዚህ ጋር አሁን ከ- ከ Best Bet ወጥቷል። Balanced ነው የሚለው
አዎ እ፣ በ pending Balanced ይለኛል ነው የሚለው አሁን check አረገው። Balanced ነው የሚለው እስቲ check አረገውና ከኛ side ወጥቷል። እነሱ ገብቷል።
አ?
ሳንቲሞች ጋር ነው ያለው። ከኛ side ወጥቷል ብሩ።
እሺ እንትን አድርጊላቸው ምን
አሳውቂያቸው እንደዚህ
እሺ፣ አሳውቃቸዋለሁ። አንተም ደውልላቸው። እሺ